ሄሎ ጤና ይስጥልኝ። ቃል ኪዳኔን ከብስት ቤት ምንደርዶ
ውድድሮ አርግቼ ነበረ አልገባልኝም። ከኔም ደግሞ ተቆረጠ።
ገመቼ ነው።
አሁን አሁን ገና ስንት ብር ነው?
አስር ሺህ በስልክ ቁጥር ነው?
አ- አይ አይደለም እሺ።
ልንገርሽ አዎ ይንገሩኝ።
ዜሮ ዘጠኝ አስራ አምስት
እሺ፣ ዜሮ አራት እሺ፣ ሀምሳ ሶስት እሺ፣
ዜሮ ሶስት
እሺ። አንዴ መስመር ላይ ጠብቁኝ።
እሺ
እየደወልኩ ነው። እየደወለ ነው። እሺ፣ ወደ ዜሮ ዘጠኝ አስራ አምስት ዜሮ አራት ሀምሳ ሶስት ዜሮ ሶስት ነው የሚልኩት።
አዎ
ሁለተኛም አለት
እ?
hello።
አቤት
እሺ፣ አሁን ገብቶሎታል። check ያድርጉት።
እሺ
እሺ፣ ቻው